hello ጤና ይስጥልኝ።
አቤት እግዚአብሔር ይመስገን።
ምህረት ወልዴ
እ እ?
ምህረት ወልዴ መሀሪ መሀሪ ይቅርታ፣ እሺ ምህረት መሀሪ እሺ ከዊፕላስ solution ድርጅት ነበር ምደውልሎት።
ከምን ከዊፕላስ solution ድርጅት ነበር ምደውልሎት።
እሺ ድርጅታችን እ፣ የ transportation አገልግሎት ሰጪ ተቋም ሲሆን ለአሽከርካሪዎች ደግሞ ለየት ያለ ነገር ይዞ መጥቷል።
እሺ ድርጅታችን ከእያንዳንዱ trip አስር percent የሚቆርጥ ሲሆን እ፣ እሺ።
መልሶ አራት percent ኡ ለአሽከርካሪዎች ይቆጥባል።
እሺ እና ይህንንም ድርጅታችን ያሰበበት ዋነኛው ምክንያት አሽከርካሪዎች አሁን ላይ የሚገባቸውን ጥቅም እያገኙ ነው ብሎ አያስብም። የሕክምና፣ የጡረታ፣ ሌሎች ጥቅማ ጥቅሞች የላቸውም።
እሺ ለዛም እ፣ በጋራ የሚቆጥቡበትን ይህንን ስርዓት ይዞ መጥቷል።
እሺ እንዴት አዩት ሀሳቡን?
አሪፍ ነው።
እሺ በቃ ወደዱት።
አዎ በጣም መቼ ነው ስራ የሚጀምረው?
already ስራ ጀምረናል። በፊት የመዘገብናቸውን አሁን አዎ።
እንትን እያልን ነው። ስራ already ማ- ጥሪ ጀምረናል።
ያለው ጥሪ ያለው አዎ አሁን ላይ ጥሪ ማዕከሉ እየተቀበለ አይደለም። already እየመዘገብን ስለሆነ ግን street pickup ጀምረናል። application ም ትሬት አለን።
ፒካፕ አዎ በ We Plus ማለት ነው።
አዎ አዎ።
እሺ ስንት ነው በኪሎ ሜትር
በኪሎ ሜትር መቶ አምስት ብር ነው።
መነሻስ?
OK መነሻው መቶ አምስት ብር ነው። በኪሎ ሜትር አስራ ስምንት ብር ነው። በደቂቃ 18 ደግሞ ሁለት ብር ነው። አዎ በደቂቃ ሁለት ብር።
አዎ። ማታ ሲሆን ደግሞ ከሶስት ሰዓት እስከ አስራ ሁለት ሰዓት አዎ።
መነሻው እንደዛው መቶ አምስት ብር ሆኖ በኪሎ ሜትር ሀያ ሁለት ብር ይሆናል። በደቂቃ ሶስት ብር ይሆናል።
OK ይጨምራል ማለት ነው።
አዎ በበዓላት ቀን የመሳሰሉትም ስለዚህ የተለየ ትሬት ለውጥ።
ፒካፕ በሱ እንጀምራል።
እሺ ይቻላል።
በቃ አመሰግናለሁ።
እሺ ቆይ application ኑን ልንገሮትና እዛ ላይ መዝገቡ።
እሺ We Plus Solution Provider ይባላል።
We Plus Solution Solution?
Provider አ Provider ይባላል። እዛ እሺ።
ወርደው መመዝገብ ይችላሉ። በተጨማሪም ደግሞ document መላክ ከፈለጉ ደግሞ የቴሌ ቁጥር አለ። እሱን ልስጦት።
እሺ እ አ
እሺ ዜሮ ዘጠኝ ዜሮ ዜሮ
ዜሮ ዘጠኝ ዜሮ ዜሮ ዜሮ አንድ
ዜሮ አንድ ስልሳ ስምንት ስልሳ ስምንት አስራ ስድስት
እሺ ዜሮ አንድ ስልሳ ስምንት አስራ ስድስት አዎ ከኛ ጋር ሲሰሩ እያንዳንዱ mile saving ም investment ም ነው። እ፣ አብረውን ይስሩ ለማለት ነው። እናመሰግናለን።
እሺ አመሰግናለሁ።
እሺ መልካም ቀን ይሁንልዎት።
አሜን። እሺ።